ሄሎ ሰላም ነው። forget ብዬ እንኳን password ኡን አላመጣም አለ። በእናትህ እንዴት ይሻ ምን ይሻለኛል?
forget ብዬው
password ኡን አላመጣ አለኝ።
password ኡን SMS አልገባልህም?
እ SMS አልገባልህም ነው?
አዎ ገብቶልኝ ነበር። ስሞላው ራሱ አልመጣ አልመጣ አለ።
copy paste ነው ያልከው?
copy paste አላደረኩትም። ዝም ብዬ ሙ የጻፍኩ ጽፌ የተላከልኝን ጽፌ ሞላሁት።
አይ copy paste አድርገው። እሺ copy paste ላድርገው?
አዎ እንደዛ አድርገው።
እሺ